எனக்கு இந்த ஹிஸ்ட்ரி ஸ்டடி பண்ணியிருந்தோம்
ተመስገን እባላለሁ ከአዳማ ነው።
እሺ
እንትን ፍቃድ ትናንት ዘግተውብኝ በድርድር ነው ያስከፈትኩትና ሰው ኃይል ትጠይቀዋለህ ምናምን ብሎ ነበር ያኔ ስመጣና አዎ
እንደ ሌላው ቤት ቅርንጫፍ ይስጡህ ሌላ ቤት ላይ የሚለጠፍ አረ ብዙ ቅርንጫፍ ዝርዝር ያለው አለ እንደዛ እሺ።
አይነቱን ይላኩልህ ምናምን አሉኝ። ይሄ ተጨማሪ ይፈልጋል ምናምን አሉ እዚህ ባለው እንትን
እ፣ ከአላኩልህም ፋይናንስ ደውለህላቸው አላኩልህም ንግድ ፍቃዱን
ንግድ ፍቃድ የአዲስ አበባውን ልከውልኛል። አሁን አዳማ ቅርንጫፉ ላይ
እስቲ ለሌላ እ፣ እነሱን ና የምታናግራቸው ፋይናንሶችን
ፋይናንስ ላውራው።
አ እነሱ ናቸው የሚ- እንትን የሚሉት።
እሺ